ሄሎ
ጤና ይስጥልኝ።
አብሮስታን ማሊባባ አዎ
የሆነ ሱዙኪ ዲዛይ- መኪና አይቼ ነበር። ዲዛይሯ ሳትሆን ሁለት ሺህ አንድ ቲክቶክ ላይ ተለቃ ነበረ እና ሁለት ሺህ አንድ ምን
እ፣ ሱዙኪ
ኤቭሪዮ ኤ- ኤቭሪዋ አዎ ኤቭሪ ኤ- የለንም አባ ሻ ኤቭሪ ሳይሆን ይሄ ሻተር ያለው የለም ምንድን ነው የሚባለው ትል- ትልቋ ማለት ነች እንደ አ- አቶዝ ነገር ያላት
Okay የለም እሱ አባ የለም እሱ ወጥቷል እሺ አሁን ምንድን ነው ያላችሁ እጃችሁ ላይ ምን አይነት ነው የምትፈልገው ቀለል ያለ ነገር
ዋጋው ቀለል ያለ የስራ የምትሆን ለራይድ ምናምን የምትሆን እስከ አክሰንት የምትባል